ልረሳው አይዘነጋም ሁሉንም አስታውሳለሁ ሕፃንነት ጀምሮ ስትመራኝ ማዳንህን አይቻለሁ እጆቼን ላንሳ ላክብር ምስጋናዬን ተቀበለው ብቻውን ታምር የሚያደርግ የሚሠራ ኧረ እንዳንተ ያለ ማን ነው መች ረሳው መች ዘነጋ ይህንን አስታውሳለሁ ከልጅነቴ ጀምሮ ስትራራልኝ ምህረትን አይቻለሁ እጆቼን ላንሳ ላክብር እልልታዬን ተቀበለው ብቻውን ታምር የሚያደርግ የሚሠራ ኧረ እንዳንተ ያለ መች ረሳው መች ዘነጋ ሁሉንም አስታውሳለሁ ከሕፃንነቴ ጀምሮ ስትመራኝ ማዳንህን አይቻለሁ እጆቼን ላንሳ ላክብር ምስጋናዬን ተቀበለው ብቻውን ታምር የሚያደርግ የሚሠራ ኧረ እንዳንተ ያለ ማን ነው? ኧረ እንዳንተ ያለ ማን ነው? ኧረ እንዳንተ ያለ ማን ነው? ኧረ እንዳንተ ያለ ማን ነው? ኧረ እንዳንተ ያለ ኧረ እንዳንተ ያለ ማን ነው? ኧረ እንዳንተ ያለ ማን ነው? ኧረ እንዳንተ ያለ ማን ነው? ኧረ እንዳንተ ያለ ማን ነው? ሁሉም አልፎ ሲመለስ በአንተ እንጂ መች በራሴ ክብርን ላንተ እሰጣለሁ ሁል ጊዜ ዘምራለሁ ሁሉም አልፎ ሲመለስ በአንተ እንጂ መች በራሴ ምስጋናን ላንተ እሰጥሃለሁ ሁል ጊዜ እዘምራለሁ መች ረሳው መች ዘነጋ ሁሉንም አስታውሳለሁ ከሕፃንነቴ ጀምሮ ስትመራኝ ማዳንህን አይቻለሁ እጆቼን ላንሳ ላክብር ምስጋናዬን ተቀበለው ብቻውን ታምር የሚያደርግ የሚሠራ ኧረ እንዳንተ ያለ መች ረሳው መች ዘነጋው ሁሉንም አስታውሳለሁ ከሕፃንነቴ ጀምሮ ስትራራልኝ ማዳንህን አይቻለሁ እጆቼን ላንሳ ላክብር እልልታዬ አምልኮዬ ሃሌሉያ የሚሠራ ኧረ እንዳንተ ያለ ማን ነው? ኧረ እንዳንተ ያለ ማን ነው? ኧረ እንዳንተ ያለ ማን አረሰው አረሰው አረሰው አረሰው ምን አረሰው አረሰው አረሰው አረሰው ምን አረሰው አረሰው አረሰው ያደረክልኝ ሳስበው ሳስበው ሳስበው ከቁጥር በላይ ነው ለእኔ የሆንከውን ሳስበው ሳስበው ሳስበው ከቁጥር በላይ ነው ያደረክልኝ ሳስበው ሳስበው ሳስበው ከቁጥር በላይ ነው ለእኔ ራራኸውን ሳስበው ሳስበው ሳስበው ከቁጥር በላይ ነው ይለኛል ማንም አልነበረ ከጎኔ ትላንት በበረሃ ትዝ ይለኛል አንተን አይኔን ያገዝክልኝ ሆነ ሕይወት ውሃ ትዝ ይለኛል የዛሬውን አይተይዛለው ለክፉ እንዳልተውከኝ ትዝ ይለኛል አሁን አረሳውም ጌታዬ ክብር ትዝ ይለኛል ትዝ ይለኛል ማንም አልነበረ ጎኔ ትላንት በበረሃ ትዝ ይለኛል አንተ ነህ ኃይሌን ያገዝክልኝ ሆነ ሕይወት ትዝ ይለኛል የዛሬውን አይተይዛለው ለክፉ እንዳልተውከኝ ትዝ ይለኛል አሁን አረሳውም ጌታዬ ክብር ያከበርከኝ አረሳው አረሳውም እኔ አሜን አሜን አረሳው አረሳው አረሳው አረሳውም እኔ ምህረቱን አረሳው ደግነቱን አባትነቱን ርኅራኄውን ሃሌሉያ አረሳው አረሳው አረሳው አረሳው አረሳው አረሳው አረሳው አረሳው አረሳው ምህረትህ አረሳው ቸርነትህ አረሳው አባት መሆንህ አረሳው ሩሩ መሆንህ አረሳው አረሳው አረሳው ረሰው ትዝ ይለኛል ማንም አልነበረ ከጎኔ ትላንት በበረሃ ትዝ ይለኛል አንተነ ኃይሌን ያደስክልኝ ሆነ ሕይወት ውሃ ትዝ ይለኛል የዛሬውን አይተ ልጅ ዘለው ለክፉ እንዳልተውከኝ ትዝ ይለኛል እኔ አረሳውም ጌታዬ ክብር ያከበርከኝ አረሳው አረሳው አረሳው አረሳው አረሳው አረሳው አረሳው እግዚአብሔር እናመሰግናለን። በእርግጥስ እንደኛ ምህረት ይበዛል። ያልበዛለት ቸርነትህን ያልዳሰሰ ያልቀመሰ ማን አለ? ከላይ ከሰማይ ልጅህን ልከህ እንዲሁ የራራህበትህን ምሕረት እናስባለን፣ ምሕረት እናስተውላለን፣ እናመሰግንሃለን። ሃሌሉያ! ለእግዚአብሔር ደግማችሁ ልልታ ጭብጨባ ስጡት።